ብቸኝነቴ ነው እኔም ማስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ዛሬ ትርታኩኝ ድንገት ሳላስበው ብቸኝነቴ ነው እኔም ማስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ዛሬ ትርታኩኝ ድንገት ሳላስበው ፍቅር እንዴት ይጣፍጣል እስካገኘው ድረስ መንፈሴ ይረበሻል እንዳንተወደድኳት ዘልቀው ይሆን እንጃ ልጅ ልፈራብኝ ጠረጠርኩ እሷን እንጃ ልጅ ልፈራብኝ ጠረጠርኩ እሷን ብቸኝነቴ ነው እኔም አስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ዛሬ ተረታኩኝ ድንገት ሳላስበው ብቸኝነቴን እኔም አስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ዛሬ ተረታኩኝ ድንገት ሳላስበው በብዙ ማጣቴ ከእሷ ጋር ስጫወት ቀኑ እያጠረብኝ ምነው ስህር ባለኝ ለእኔ በሆነልኝ ምነው ስህር ባለኝ ለእኔ በሆነልኝ ብቸኝነቴን እኔም አስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ዛሬ ትርታኩኝ ድንገት ሳላስበው ብቸኝነቴ ነው እኔም አስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ዛሬ ትርታኩኝ ድንገት ሳላስበው እንዴት ይሆን ይሆን ጉጉቴ ብዙ ነው ለማየት ፍቅራችን እድሜ ለህምናለ እኔም ለሷ ሚሆን እድሜ ለህምናለ